ሄሎ ጤና ይስጥልኝ።
ሄሎ እሺ፣ አሁን እንዴት ነበር?
ምን ነበር?
ሄሎ ፌመስ ላይ አልሰራም ማለት
ኦኬ ፔበቲ ላይ ነው እምቢ ያለሽ?
አዎ፣ አፕዴት አፕዴት ካረኩት በኋላ እየሰራ ነው።
ምንድን ነው እ- የሚሉት?
እ?
ምንድን ነው የሚሉት? ስክሪንሻት ይልኩልኛል።
በምን ልላክልሽ?
ስልክ ቁጥር ልንገሩት።
እሺ ዜሮ ዘጠኝ አርባ አራት
ባይ ዜሮ ዘጠኝ አርባ አራት አርባ አራት አስራ አንድ
አስራ አንድ ዜሮ ስድስት እ?
ዜሮ ስድስት ዜሮ
ዜሮ አራት እ፣ ሲሞት ሳፋሪኮም አይደለም አይደል?
ሌላ ስልክ አ- አስራ አንድ ብሎ አስራ አንድ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት ያው ሲሞት ሳፋሪኮም አይደለም አይደል?
በቴሌግራም ነው አዎ ቴሌግራም ላይ ሲሞት ሳፋሪኮም እንዴ አይደለም።
አይደለም አይደል? እሺ በቃ የላኩልኝና check አድርጌ እደውልልዎታለሁ።
ላክ።
እሺ